ሄሎ ሄሎ ሰላም ነው። እንደምትይው እንዴት አድማል ሰላም ነው።
እግዚአብሔር ይመስገን።
ባለፈው ሳምንት ደዊ ደውዬ ነበር እና ዛሬ ከማስቀርሽኝ ነበር አላችሁ አይደል? ቢሮ ያመጣል ነበር
ምንድን ነበር የደወልሽው?
እ፣ ከአዲስ አበባ ሳይንስና ቴክኖሎጂ ሸ- አ- ቀጠሮ አስይዘሽኝ ነበረ እንትን ለማ ሸቱን ለማለት ምናምን ብዬ ስንት ሰዓት ነበረ ቀጠሮ ያስያዝሽው? ማን ትባላለች ቀጠሮ ያስ- ያስያዘችሽ?
ሰና ስሙን አላውቅም፣ ግን ሰኞ ከሰዓት ላይ ነይ ብላኝ ነበር ደብዳቤ ለማስገባት።
የት ነው ቢሮ ነው የተባልሽው?
እ፣ ቦሌ
ቦሌ ደንበል ጋር አዎ
አሁን ሰዓት አስራ አንድ ሰዓት ሆኗል። እስኪ ካገኘሻት እጅግ ትንሽ ሰዓት የለም።
ኦ፣ ኦኬ እ፣ እዛ አይደለሽም አንቺ ነው ምን አልሽኝ?
አንቺ እዛ አይደለሽም
እ፣ ስልክ የምናነሳው ብዙና እኔ አሁን ሲኤምሲ ብራንች ጋር ነው ያለው ስልጣ ቦታ ላይ ቢሮ ስልክ ምናምን አሁን የደወልሽልሽ አንቺ ስልክ ነው አ የኔ ስልክ ቢሮ መኖሯን ቼክ አድርጌ ልገርሽ።
እሺ፣ ደስ ይለኛል።
እሺ ደቂቃ ታገሽና መልሼ ልደውል።
እሺ